ሄሎ ሄሎ ጤና ይስጥልኝ እግዚአብሔር ይመስገን።
እ ከአዲስ Coffee
አቤት ወይዘሮ ገነት ኖት?
አዎ
ከ ArifPay ነበር የምደውለው። ሳምራዊት እባላለሁ።
የት ከ ArifPay
እሺ
POS በ POS ማሽናችሁ ምንም እየተገለገላችሁ ባለመሆኑ ምክንያት POS እም።
ማሽኖቹን በዚህ ሳምንት መጥተን collect የምናደርግ መሆኑን ለማሳወቅ ነው እሺ እሺ እና POS ማሽኖቹን ደግሞ ቻርጅ አድርገው ከነ ቻርጀሩ አዘጋጅተው ያስቀምጡልን ደንበኛችን።
እሺ እሺ ሌላ ጊዜ ደንበኛ በሚኖር ጊዜ እም።
መውሰድ ይችላሉ እርስዎ በፈለጉ ጊዜ።
እሺ እሺ፣ እናመሰግናለን። መልካም ቀን።